ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሰላም ሄሎ
ሄሎ ጤና ሰላም እንዴት ነህ?
ይስጥልኝ። አለን ከአፍሪወርክ ኢትዮጵያ ነበር የደወልነው።
እሺ እሺ እሺ ዲጂታል ኮንስትራክት ነው።
አዎ አዎ እሺ በ video editor vacancy ወጥታችሁ ነበረ።
አዎ አዎ hire አደረጋችሁ በእኛ platform።
አዎ አድርገናል። አዎ ባለፈው ተደውሎልን ነግረናቸዋል።
እሺ ሌላ የሚያስቸግሩት ነገር አለ?
አይ የለም።
እሺ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ እሺ እሺ መልካም ቀን መልካም ቀን።
እሺ